ጤና ይስጥልን ቤት ቤት ቤት ነው የምልደው
withdraw እያረኩ ብር ተይዞብኝ ነበር። withdraw እያረኩ ብር ተይዞብኝ ነው።
እሺ ስንት ብር ነው?
አምስት መቶ አስር ብር ነው።
በዚህ ስልክ ነው?
አዎ
አንዴ እሺ check ላድርገው። አምስት መቶ አስር ብር ነው ያልከኝ?
አዎ በቴሌ ብር account ሰላሳ ስምንት ዘጠና ሰባት አርባ ሰባት ሰላሳ ስድስት አዎ confirm አድርጌልሃለሁ። ገብቶልሃል? እሺ check አድርገው።
እሺ አመሰግናለሁ።
ስለደወሉ እናመሰግናለን። መልካም ቀን።
እሺ ላንቺ